ይቀጥልኝ አባ
ሰላም ዋልሽ ትሽ ዲፖዚት ቴሌ ብር ወደ አራዳ ቢት ላሲል ብዬ ማለት ነው። ኦቲፒ እያለኝ ኮዱ ይህ ምንድን ነው?
አዎ እኮ ወደ ስልኩት የሚላክ ኦቲፒ አለ።
አ ከቴሌ ብር ወደ አራዳ ቢት ልልክ ብዬ ማለት ነው።
ኦቲፒ የሚልከው ወደ ስልኮት ነው። ወደ ስልኮት አልደረሱትም?
አ አልደረሰኝም።
ሰድ እየሰራ ነው። እሺ ስልክ ቁጥሮችን check ያርጉ። ትክክለኛውን ስልክ ቁጥር መጠቀማችሁን check ያርጉ።
እሺ በቃ እሺ እሺ